እንደምን ጤና ይስጥልን ልጅ ኢትዮጵያ ነሽ አሁን ተባኩ ይመስልን እንትን ድራፍት ባለፈው ማሽን ተበላሽቶ ነበረ እሺ
እና የውስጥ እቃው እንትን ነው ቱቦ ምናምን አላመጡም። ዋነኛውን አመጣው እንመጣለን ብለው ወዘቆሉ።
ትንሽ ደንበኞች መስመር ላይ ጠብቁኝ። በዚህ ስልክ ነበረ መጀመሪያ ያስመዘገቡት።
አ አ በዚህ ስልክ ነው
እሺ መስመር ላይ ጠብቁኝ። መስመር ላይ አለ።
አ መስመር ላይ ነው
ሙሉ ምግብ ቤት ነው።
አ አ
እሺ ደንበኛችን ምንድን ነበረ የተባሉት?
ምንድን ነው ከቱቦ ቱቦ ከዋና ከእንትኑ አለች አይደል ውስጥ ያለው ጎማው ድምፅ እና ወደ በጣም ወደ ድራፍቱ የሚሰደው ወደ መቅጆ የሚሰደው ቡለን አለ